ሄሎ
ሄሎ
ሰላም ጤና ይስጥልኝ። ቴሌቪዥን
message ደርሶ ነበረ።
ያው text ኡ ቴሌቪዥን game ናት።
okay እሺ፣ አልገባም።
game ኦቹን ሲጫወቱ ደግሞ ሽልማቶች አሉት።
okay ሙሉ ሶስት ትኬት ሙሉ አለ መረጃ ላይ ይለኛልና፣ እ ሶስት ትኬት አለ ይለኛል እና አልገባኝም እንዴት እንደሆነ።
አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ ሙሉ መረጃ ለማግኘት
okay እሺ፣ ዛሬ ሰባት ቁጥር አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። ሰባት ቁጥር ላይ ቋንቋ ከእንግሊዝኛ ወደ አማርኛ ይቀይሩ።
እሺ ከዛ አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ለመጫወት ሶስት ቁጥር ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። ጥያቄና መልስ በ coin ነው የሚጠቀሙት። በትኬት ደግሞ የሚያሸልም ጨዋታ እድሎትን ይሞክሩ የሚል ነው የሚጠቀሙት ማለት ነው።
okay፣ ሽልማቶች ምንድን ናቸው?
ሽልማቱ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያሸልማል።
okay እሺ እሺ እሺ እሺ እሺ